ጤና ይስጥልኝ ቢጃ ኢትዮጵያ ሰላም ነኝ። እባክዎ ምን ልርዳዎት?
ሰላም አሁን የደወልኩት ልጅ ነበርኩ አብይ እባላለሁ።
እሺ አባ እ ቁጥር አገኘኸው?
አስራ አራት እሺ አንዴ ጠብቀኝ። እሺ አስራ አራት ሰማንያ ሁለት ሰማንያ ሁለት ስልሳ ስምንት ስልሳ ስምንት አራት
አራት እሺ፣ አንዴ ጠብቀኝ። እሺ ገን- ገኒ ቁርስ ቤት አ ያው አዎ ወጣ አይደለ አዎ ያው እ፣ እና የዘንድሮ ነው በቢራ መለወጥ ይቻላል ወይስ የ draft machine ያሰጥ ይሆን?
እ፣ ለ promoter ወይ ደግሞ ለመስመር ኃላፊ ያሳውቀውት ነበረ?
እ፣ በሰው አለም በነበረ ሰዓት አሳውቀዋለሁ። አሁን ግን ተቀይሯል። ለዚህኛው ላሳውቀው አዎ አሁን የፊ- የቤተኛ ፕሮግራም ላይ ምንም አይነት እ፣ ሽልማት መውሰድ ሲፈልጉ ነጥቦን እ፣ አጠራቅሞ ሽልማት መውሰድ ሲፈልጉ ለመስመሩ ሀሳ- ኃላፊ ያሳውቁትና ያው እሱ ምን ያህል ነጥብ እንዳሉት check አድርጎ በዛ ነጥብ ምን መውሰድ እንደሚችሉ አይ- አይቶ ያለውን ነገር እሱ አዎ።
ይሰጣል።
እሺ ሰላምዬ በጣም አመሰግናለሁ።
እሺ ሙሉ ስም ማን ልበል ይቅርታ።
አብይ ጸጋዬ እባላለሁ።
እሺ አብይ ጸጋዬ።
ጸጋዬ አዎ እሺ በዚህ ስልክ እሺ።
ልመዝግበው።
አዎ በዚህኛው ስልክ መዝግቢ።
እሺ ደንበኛችን ስለ ደወሉ እናመሰግናለን። አገልግሎቴ ላይ ያለዎትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።
እሺ መልካም ቀን።
እሺ።